አድማሱ ሄሎ
ሄሎ
ቤት
ሰላም ዋላችሁ።
እግዚአብሔር ይመስገን።
ደህና እግዚአብሔር ይመስገን። ከሁሉ ስፖርት ወደ ቴሌብር አስተላልፌ አልገባልኝም ብሩ
በምን በኩል በምን ድርጅት በኩል እ እ?
በቻፓ ምን አለ?
በኩል ነው አይ አይ እ- እ- direct ወደ ቴሌ
እኮ ምን በቻፓ በኩል
አይ ከሁሉ ስፖርት ቀጥታ ቴሌብር ላይ ነው ያስገባል።
አዎ እኮ ቴሌብር ለማስገባት እንደዛ ከሆነ ቴሌብር ነው የሚጠይቋቸው ቻ- ይሄ ቻፓ የሚባል ድርጅት ነው
okay እ፣ ስለዚህ transaction
ቴሌ ጋር ይጠይቁና ይደውሉና ይጠይቋቸው
okay ቴሌብር ላይ ስንጠይቅ አይ ሰማንያ ዘጠኝ አስራ አንድ ላይ ደውል ብለውኝ እኮ ነው።
ይሄ ሌላ ድርጅት ነው የቻፓ ነው
ኦኬ ወይ ይጠይቋቸውና እ፣ ወደ ምን ድርጅት እንዳስገቡ ምን ሚል እንደተጠቀሙ ይንገሩን
okay እሺ እሺ እሺ